ሄሎ ጤና ይስጥልኝ መለሳዘዝ ቴሌቢ ሄሎ ሄሎ ሄሎ ጤና ይስጥልኝ አቤት ጤና ይስጥልኝ አቤት ሄሎ ይሰማ- ይሰማኛል መለስዳዎት ቴሌቢ
ሄሎ
ይሰማኛል መለስዳው
akkam jirtan
ቆይ ኦሮምኛ መስመሩ ስለተያዘ ነው ትንሽ ቆይቶ ይደውሉ እባክዎትን እሺ
waan jedhuuti ሄሎ